የለጤና ይስጥልን ቤት ቤት ረዴት ነው
ፊት ስራዬ እስካሁን ቁጥሩ አልያዝኩም። ምንድን ነው
ምን ሆነብህ ነው ወንድሜ?
የኔ አካውንት አምስት መቶ
እስቲ ምን ዲፖዚት አድርገህ ነው
ኢሜል ውስጥ ዊዝድሮ? እሺ ቀን ነገር ዜሮ ዘጠኝ ሀያ ዘጠኝ ሰላሳ ዘጠኝ
እሺ ሰላሳ አንድ ሀያ አራት October አንድ ነበረ።
እሺ check አድርግልሃል።
አይ October አንድ ነበረ።
እሺ ስንት ብር ነው ወንድሜ?
እሺ የሚስማረው balance ትያለሽ ነው። እኔ ደግሞ ቴሌብር አላ- አልገባም እስካሁን
ስንት ብር
ሺ አምስት መቶ
በአንድ የለም ወንድሜ፣
እ በአንድ የለም ነይ ውስደረው ውስደረው እኮ ገባኝ። ዊዝድሮል በአንድ የለም ነው ምልክ።
ይሄን አንተ ቀኑ በአንድ አይደል ያልከኝ?
ባላንስድ ያለሽ ነው። አልገባም። የኔ ቴሌብር ገና አልደረስም።
እሺ ቆይ አንዴ ትንሽ ታገስ። አንድ ሺህ አምስት መቶ እኮ failed ነው ወንድሜ፣ እሱም failed?
በስድስት ነው።
ይሄ my balanced ያለሽ ነው። ይኸው account ኡ አዎ አየሁት። ወይ ሌላ Best Bet number ይኖረሃል። በዚህ Best Bet number አንድ ሺህ አምስት መቶ በስድስት ነው transaction ያለው፣ እሱም failed ነው። በአንድ ግን የለም። እሺ
አንዱ የለም። ይሄ ከአልገባም እሺ፣ ካለ ሁለተኛ ደግሞ history ውን screenshot አድርገህ ቴሌግራም ላይ ላክልን እስቲ።
ላከ ቴሌግራም ብዙ ጊዜ ላከ። ምንም ማን ነው ስም ቴሌግራም ላይ?
ይሄን የበስት ቤት ቁጥር አካባቢ ቴሌግራም አላ እና ማሴንቸር
ሄላ
ቴሌግራም በስ ቤት ቴሌግራም ላከ።
እሺ፣ አሁን ላከው። እሺ ከላይ ትራንዛ